ጤና ይስጥልኝ ከአዲስ ነው።
አዎ ታሪፍ ነበር የምደውሉት። አሁን ደውዬልዎት ነበር።
አዎ አዎ እሺ POS ኡ ጋር ምንድን ነበር ችግር ያጋጠሙት?
አ- እኛ ጋር ምንም ችግር የለም። ለምን እንትን ባለፈው መታ አይተዋለች አሉኝ።
እሺ እ፣ አይ transaction failed ይለናል ብለው አመልክተው ነበር።
እዚህ ፍራ አዎ።
እንትን transaction failed ይለናል ብላችሁ አመልክታችሁ
የት ያለው branch ነው እርስዎ አሁን ያሉት?
ናዬ
ምናዬ። እሺ ደመያችን፣ እኛ ጦር ኃይሎች የጦር ኃይሎችን ሊሰጡን ይችላሉ ስልክ ቁጥር?
አይ አላቆምም።
የእርስዎ የለዎትም? እርስዎ ጋር የለም?
እ፣ እኔ ጋር የለም።
እሺ ደመያችን። እሺ እናመሰግናለን። መልካም ቀን ብሎት እሺ